Hello Hello አቤት እ ሰላም አቤት ከ ChipChip ነበር የምደውልዎት።
እሺ ይቅርታ ያልመጣ ኦ- product አለኝ ብለው እ፣ complain አቅርበው ነበር።
አዎ ምን ነበረ የ- የጎደለብዎት?
ቫኒላ
ጎድሎ ነው የመጣው ወይስ ሙሉ ነው ያልመጣው?
አይ እንትን ነው የቀ- በቀሪ ሂሳብ ላይ እሱን አዘን ነበር አልመጣም ጭራሽ
Okay ሙሉ አልመጣም።
አዎ ጎሎ ሳይሆን አልመጣም
ስንት ነው አጠቃላይ የ group ኡ?
ሶስት group አይደለም ለብቻ ነው ያዘዝኩት ኦ personal ነው።
አዎ Okay ስለዚህ ሶስት ነው ያልመጣው።
አዎ እሺ ነገ የት ነው የሚመጣሎት?
ካምብሪጅ አካዳሚ ሰሚት መድኃኒዓለም
ሰሚት መድኃኔዓለም።
ካምብሪጅ እሺ እሺ፣ ነገ driver ሲደውል ያንሱላቸው። መልካም ምሽት።
እሺ ቴንኪ እሺ እሺ እሺ